Hello
አቤት አጋርቱ ሰላም ጤና ይስጥልን።
ይስጥልን ይስጥልን። ሽልማቱ ምንድን ምን ምንድን ነው?
ሽልማቱ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎትን እ?
ይሞክሩ።
እ እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አለሉት ለመጫወት የሚል
እሺ ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት አዎ። ከዛ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጦ መጫወት ይችላል።
እሺ እሺ እሺ እሺ